አነሳችውና መለሰ እንትን አላት።
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም።
ሰላም እግዚአብሔር ይመስገን። ወይዘሮ ሊያ ትክክል።
እሺ ከፍሊንስቶንስ ነበር ምደውልሎት
ኦ ትላንት ብቅ እላለሁ ብለውን ነበር። አገኙ እንዲህ መረጃ መጥተው አ አልሄድኩኝም። በእናትህ ከአሁን meeting ገቢ ተብዬ okay እሺ ወደ meeting እየገባሁኝ ነው። ስለዚህ ወይ ሰኞ ማድረግ እችላለሁ።
መልካም በቃ ይቻላል። ችግር የለም ወይዘሮ ሊያ ችግር የለም።
በጣም ነው የማመሰግነው። እንኳን ደውለህ ካስታወስከኝ። ቀልቤ ጠፍቶ ነበር።
አይዞን አይዞን። ችግ- አንዳንዴ ስራ ምናምን busy ስለሚያደርግ ነው። ትክክል ነው።
አዎ አዎ፣ እሺ።
በጣም ይቅርታ። በቃ ከቻልክ ምንም አይደለም።
ሰኞም ደውለህ ካስታውሰኝ።
አረ እደውላለሁ። ችግር የለም። እሺ ወይዘሮ ሊያ።
early ነው ግን አረ እደውላለሁ።
እሺ ቴንክ እሺ ዩ መልካም ቀን። እሺ አሜን